ጤና ይስጥልኝ ጉዳይ ራሄል እባላለሁ። እባክዎ ምን ልርዳ?
ጤና ይስጥልኝ።
አብሮ ይስጥልን።
app ላይ register እየተደ- እያደረኩ ነበር እና message አላከልኝም።
እሺ VPN አብርተዋል እንዴ?
አዎ እሱን ያጥፉት። VPN ካበሩ አዎ ያጥፉት። ሁለተኛ ደግሞ ከፊት plus ሀያ አምስት አስራ ዘጠኝ አድርገው ነው አይደል ስልክ ቁጥሮትን ያስገቡት።
እ፣ አዎ
እኮ አሁን VPN ስላበሩ ነው የሚሆነው። VPN ኑን ያጥፉትና ድጋሜ ሞክሩት። ካስቸገሩት ያናግሩ።
እሺ እሺ እሺ እሺ መልካም ቀን